Lindex Corp. Hello? Hello?
Hello Hello?
ዳዊት፣ Hello Hello? አይሰማም?
አይሰማም።
Hello አሁን ሰማ።
አዎ ማን ልበል?
እሺ ቺፕቺፕ ነበር የደወል
እሺ
order አድርገውን ነበረ።
አዎ ለነገ አ- አዎ ሽንኩርት፣ ድንች ደግሞ የአምስት ቀን order አድርገውናል።
አዎ አዎ እና የአምስት ቀኑ ደግሞ የሚመጣው እሁድ ነው።
እ፣ ሰኞ ማድረግ ይቻላል?
አዎ ይቻላል። ከ- ይሄን ለሰኞ እናደርግልዎታለን። ግን ምንድነው ከዚህ በኋላ order ሲያደርጉ እርስዎ ቅዳሜና እሁድ ቢሮ መግባት የማይችሉ ከሆነ ለሰኞ የሚፈልጉ ከሆነ ቀኑን check አድርገው ቆጥረው order ያድርጉ። ለምሳሌ complete የሆነበት ቀን እ, አይቆጠርም። ሌላው ደግሞ ከአራት ሰዓት በኋላ complete ካደረጉት accept ስለማይደረግ
እም፣ እ፣ ያው መምጣት አይችልም። ስለዚህ ከዚህ በኋላ order ሲያደርጉ ቀኑን check አድርገው order ያድርጉ። ይሄኛውን ግን ለሰኞ እንልክሎታለን።
እሺ አይ ሰኞ ብለውኝ እኮ ነው የሞላሁት የነበረው እኔ ድማ ዞሮ office አልልም ነበር ቤት በረማር ነበረው ግን ሰኞ ነው አዎ።
የሚመጣው ስላሉኝ ብዬ create አደረኩኝ።
ያው ይሄ complete የሆነ already ማታ ስምንት ሰዓት ላይ ነው።
እም፣
ስለዛ ያው ከአራት ሰዓት በኋላ ደግሞ እኛ ስለማናደርግ እም።
ያው ይሄ ለእሁድ ነው ማለት ነው። ስለዚህ ግን ከዚህ በኋላ check አድርገው በኋላ ቆጥረው check order ያድርጉ። ይሄንን እሺ።
እንልክሎታለን።
እሺ እሺ።
ነገ የሚመጡት አሉ አይደለ? ነገ አዎ፣ አዎ።
አራት ነገር ነው የያዘሁት።
ያው ሽንኩርትም አሎት አለ አዎ፣ white cabbage ሽንኩርት፣ አለ።
ካሮት፣ አዎ።
አዎ።
በቃ እሺ፣ እሺ፣ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን። እሺ